hello አቤት ጤና ይስጥልኝ።
ጤና ይስጥልኝ።
እ Premium Physiotherapy ነው?
አዎ
እሺ እኔ ከ We Plus Solution ነው የደወልኩት።
እ?
ከ We Plus Solution ነው የደወልኩት።
እሺ
እ ባለፈው አውርቼ ነበረ እና ስለ We Plus Solution እና በቴሌግራም link ኡን ልኬላችሁ ነበረ download አላደረጋችሁም።
እኮ እነግርልሻለሁ። እኔ አሁን እኔ ስላልሆንኩኝ እንትን የምልህ እህ እኔ አይደለሁም የምወስነው። እዚህ እነግርልሻለሁ download okay እንዳደረጉ።
ነው። እሺ እሺ፣ መልካም ቀን።
እሺ